ታሪኬን ባጭሩ እስቲ ላጫውታችሁ። ታሪኩ እንደዚህ ነው። ስራዬ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ። ስሙ ረሃብ የማደምረኝ ጭሮ አዳሪ ነኝ ምቀኛ አይበዝ ባያስጨንቀኝ ባገኘም ብላ ባጣት ቆሜ ማደሬ የምኖር አንጀቴ ኩሩ ነው ያጣማ ያሳጣኝ ያገኘ እንግድ የለም ባገኝ የምበላ ባጣ አቶም የማደር የሰው የማልሻ ላገኝ የምኖር ረሃብ የማደፍረኝ ጭሮ አዳሪ ነኝ ምቀኛ አይበዝቶ ባያስጨንቀኝ ለዚህ ነው ለዚህ ነው ከልቤ እንዲህ አሳሰበኝ ዘመኑን እንድለው ጭሮ የማድር ነኝ።